ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት አደሩ?
እግዚአብሔር ይመስገን። እንዴት አደርክ?
እግዚአብሔር ይመስገን። cashier የሆነ ቁጥር ላይ search ነበር። cashier code ኡን ብታይልኝ ብዬ እሺ፣ እሺ ንገረኝ።
አስራ አንድ እሺ፣ ሰማንያ ዘጠኝ እሺ።
ሰላሳ አምስት አስራ ዘጠኝ ሰላሳ አምስት አስራ ዘጠኝ ሶስት lost አለው።
ሶስት ኪሎ ምናምን።
አዎ፣ እሺ፣ አሁን update ሆኗል ማየት ትችላለህ።
ሌ- ሌላ ንገር።
እሺ፣
እሺ፣ አስራ አንድ ሰማንያ ዘጠኝ እሺ።
ስልሳ ሶስት ሰላሳ አንድ
ስልሳ ሶስት ሰላሳ አንድ ይሄ ደግሞ አራት lost አለው።
አራት lost አለው።
አዎ፣
okay፣ እሺ፣ ሌላ ንገር።
እሺ፣ አስራ አንድ ሰማንያ ዘጠኝ እሺ።
ስልሳ ዘጠና አምስት ስልሳ ዘጠና አምስት ይሄ ደግሞ አምስት lost ነው ያለው።
እሺ፣ ንገር። አስራ አንድ ሰማንያ ዘጠኝ እሺ
ስልሳ አራት ሰላሳ አራት
ስልሳ አራት ሰላሳ አራት ይሄም lost ነው።
ስንት lost አለኝ?
ስድስት እሺ ልንገርሽ ሌላ አስራ አንድ እሺ ሰማንያ ዘጠኝ እሺ ስልሳ ሁለት አስራ ሰባት ስልሳ ሁለት አስራ ሰባት ሰባት lost ነው ይሄ ደግሞ ያለው።
እሺ ሌላ ልንገርሽ እሺ አስራ አንድ ሰማንያ ዘጠኝ እሺ
ስልሳ አምስት ስልሳ ሁለት ስንት ስልሳ አምስት ስልሳ ሁለት ስልሳ ሁለት አምስት lost ነው ያለው። ይሄ ደግሞ ይህም አምስት lost አለው።
አዎ
እሺ አንድ የመጨረሻ እሺ
አይ cashier code ኦ የለችም። በቃ thank you የለችም።
cashier code ኦ የለም። አመሰግናለሁ።
እሺ አመሰግናለሁ። መልካም ሰላም አይልኝ እሺ አባ።